ብራር ነው። ሰላም ነው። አዎ ሚሉ ሲኖራቸው አዎ ደንበኛች አዎ ደንበኞች ነው። ፎቶግራፍ እ?
ሄሎ ይቆራረጣል።
አይሰማም? ኒብሬስ ኒብሬስ ፈልጌ ነው አባቴ።
ኦኬ እሺ። ምናልባት እንትኑን ትልክልኛለህ እ? እ?
እንትኑን ትልክልኛለህ የፕሪስክሪፕሽን አለ
አይ ሰፖርት ነው እኮ የጉልበት ሰፖርት የጉልበት ሰፖርት ነው።
እ።
እሺ knee brace ከቀጣይ ጋር የሚባለው እሺ እ፣ knee brake ነው knee brake
knee brace።
okay knee brake እሺ እሺ check አድርጌ ልደውልልዎት እሺ knee brace